Bien, estamos en disposição de Mergot.
hello hello
አቤት አቤት።
አቤት፣ ምን ልርዳውት?
እ አሁን ወደዛ መጥቼ ነበረና እሺ እ Turkish እ flight ነበረኝ ከዚህ ትራንዚት ወደ ባንኮክ።
እሺ።
አሁን እያወራሁት ነበር። ውስጥ ሌላ ኦፕሬተር ነበር አይደል?
አዎ ነበር። አዎ ወጥቷል እሱ።
አዎ
በቃ እሺ፣ እሱ ጋር contact ላድርግ። አሁን አልነገረኝም ነበር መጀመሪያ። ትናንትና ነበረ book ያደረኩት እሺ
እና ደግሞ ቪዛ እንደሚያስፈልገው አልነገረኝም ነበረ። book ሲያደርግልኝ ትራንዚት ወደ ባንኮክ ነው አሃ እ እና እ ቱርክ ላይ እ ቪዛ ወደ ቱርክ flight ለማድረግ ቪዛ እንደሚያስፈልገው አልነገረኝም እና ያንን flight ወደ ቱርክ የነበረ ወደ ኢስታንቡል ነበረ ያንን ወደ ኢስታንቡል የነበረውን ወደ ምንድን ነው ወደ እንትን ለማዞር ወደ ሌላ ምን ነበረ ወደ ዱባይ ወይንም ወደ ናይሮቢ ወደዛ ለማዞር እየሞከረልኝ ነበር።
እሺ ያንን እ፣ አላ አላሳወቀኝም እስካሁን ግን እ፣ ያለውን ነገር የሚያሳውቀኝ ብዬ ነበር።
አዎ እሺ። አዲስ ነገር ስለሌለ ይሆናል ይደውሎታል ወይ ስልኩን ተቀብለውታል አይደል?
እና ሀምሳ አምስት ቤት ስልክ ነው አይደል?
አዎ በቃ እሱ contact አድርጎ
እሺ ነው።